ሄሎ ስትልኝ ችብችብ ሰላም
ዛሬ ይወጣል የተባልኩት እቃ ነበር በሀያ ስምንት አዝዤ መውጣቱን check ላደርግህ ነበር።
okay እሺ። በዚህ ቁጥር ነበር የታዘዘው?
አይ ይሄ join አድ- ግን በዚህ ቁጥር join አድርጌያለሁ። አላውቅም።
እሺ የ admin ኡን ስልክ ይነግሩኛል?
እሺ ሀያ ዜሮ ዘጠኝ ሀያ አንድ ሀያ ሰማንያ ዘጠኝ እሺ ዘጠና አንድ ዜሮ ሶስት ዘጠና አንድ ዜሮ ሶስት አዎ
okay ህሊና ሲሳዩ የሚል ነው።
አዎ okay ጀሞ ነው አይደለ? location ኦት አዎ ጀሞን እዛ ወጥቶ driver ም ይደውልልዎታል።
እሺ እሺ